ነው አስብል ነው የምደውለው።
እሺ እሺ
ገቡ በቀጣዩ
አቤት
ጋዙ እንደደረሰ
ይቆራረጣል። ኔትወርክ መሰለኝ ይቆራረጣል።
መልሼ እደውልልዎታለሁ።
አ- አሁን ይሰማኛል።
እሺ ጋዙ ደርሶታል?
ሲወጡ ሲወጡ አልደረሰኝም።
አዎ ደርሶ ነይ።
ባስመዘገቡ በቀጣዩ ቀን እንደመጣ ነው
እ የ- የሚያሳየው ማለት ነው። እና ታዲያ ለማን ነው ሪፖርት የምናደርገው? እኛ ጋር አልደረሰንም። ቆይ ሄሎ